Hello? ሄሎ ጤና ይስጥልኝ። ዶንኪ ቲዩብ አይደል?
አዎ ዶንኪ ቲዩብ ነው።
ሰላም ነው?
እግዚአብሔር ይመስገን ሰላም አለን አለን። እኔ የምልሽ
አቤት።
ማለት ድጋፍ ለሚያስፈልግ ሰው ድጋፍ የምታደርጉበት መንገድ ይኖር ይሆንማ?
እ፣ አሁን ላይ የለንም። በጣም ብዙ ሰዎች የተመዘገቡ አሉና እ፣ አዎ።
እነሱን እስክንጨርስ ድረስ